ነው። ሰላም ጤና ይስጥልኝ ንግስት ቤት
በቴሌ ብር ብር ለማስገባት deposit ለማድረግ እምቢ ብሎ ነው።
ምን ይልሃል?
አያመጣም። አማራጭ ቴሌ ብር አማራጭ ምንን ምን ሳንቲም ፔይ ላይ አዎ ሳንቲም ፔይ ላይ ወጥቷል። እሺ ቴሌ ከእናንተ ብር ነው ወጥቷል።
የለም አይ ይመጣል፣ ይመልሱታል። ግን ለአሁኑ ጊዜ- ለጊዜው ወጥቷል ማለት ነው።
okay። ስለዚህ በየትኛው መጠቀም የምችለው በቻፓ ቴሌ ብር።
ቻፓ ላይ create ማድረግ ግዴ- ያስፈልገናል ማለት ነው።
አዎ አዎ። ወይ ደግሞ ከ- ከ BOA ም ትችላለህ፣ ከሄሎ ካሽም ትችላለህ። ከፈለግከው ከ- በቻፓ ደግሞ ከ CBE ውጪ በፈለግከው ትችላለህ።
በቻ- በቴሌ ብርም አዎ አዎ።
okay። ስለዚህ ቻፓ አሁን እንደ- promo code ይጠይቃል create ለማድረግ
እም፣ አይ ችግር የለውም። promo code ኡን እኮ ባትሞላውም ችግር የለውም።
okay okay። እሺ እሺ እሺ። አባ ስለደወልክ እናመሰግናለን። መልካም ምሽት።
okay።